ልኝ ስፖርት ነው ባኮ የምንወደው
ውድድሮ አድርጌ ነበር እና ልኬላቸዋለሁ በቴሌግራም ግን እስካሁን መልስ አልመጣልኝም።
እሺ ስልኮትን ይንገሩኝ ቴሌግራም ላይ
ዜሮ ዘጠኝ ስልሳ ሰባት ስልሳ ሰባት አርባ አንድ እሺ
ሀያ ሁለት አስራ አምስት
የትኛው ነው
እ የትኛው ነው የትኛው እንደሆነና ስልኮትን ይላኩ ቴሌግራም ላይ በምን በቻናላችሁ ነው ቴሌግራም ላይ
እኮ በእናንተ ልክ- ልኬዋለሁ።
እኮ መጠኑንና ስልኮትን ይላኩ ቴሌግራም ላይ ደንበኛችን
ናይስ